Hello
ጤና ይስጥልኝ አብሮ ይስጥልኝ ምን ልርዳው?
ካርድ እየቆረጠብኝ ነበር እሺ ከስንት ብር ነው እየቆረጠቦት ያለው?
ሳስገባ ሳስገባ ዝም ብሎ ሲቀመጥ እየቆየ ይበላዋል እኮ ስንት ስንት ብር ነው የሚቆርጥቦት?
እንደ አንድ ብር ሁለት ሁለት ሶስት ሶስት ምናምን እያደረገ ይቆርጠዋል።
እሺ ከዚህ በፊት የተመዘገቡት ጨዋታዎች አሉ?
አላስታውስም እሺ አንዴ መስመር ላይ ይጠብቁኝ።
እሺ በዚህ ስልክ ነው አይደለ?
አዎ እሺ አንዴ መስመር ላይ ይጠብቁኝ። Hello
አያ እሺ በዚ እኔ data ጋር ሳየው ምንም አይነት የቴሌቪዥን ደንበኛ አይደሉም። ምናልባት መቶ ሰከንድ ተመዝግበው ከሆነ በኮከብ ስድስት ሰላሳ ስድስት ኮከብ ስድስት መሰላል ብለው ይደውሉና ማቋረጥ ይችላሉ።
ስንት ስንት?
ኮከብ
እሺ ኮከብ ስድስት ሰላሳ ስድስት ስድስት ሰላሳ ስድስት
ኮከብ ኮከብ
አምስት አምስት መሰላል
እሺ አመሰግናለሁ።
እሺ መልካም ቀን።